የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻል። ኦ ምስጋና ለታረደው በግ፣ ኦ ክብር ለታረደው በግ።
ኃጢአቴን አጠበ ክቡር ደሙ፣ ኃጢአቴን አጠበ ክቡር ደሙ፣ ኃጢአቴን አጠበው ክቡር ደሙ፣ ኃጢአቴን አጠበው ክቡር ደሙ፣ በደሌን አነጻው ክቡር ደሙ በደሌን አነጻው ክቡር ደሙ በደሌን አነጻው ክቡር ደሙ በደሌን አነጻው ክቡር ደሙ ለኔ ነው ያ ሁሉ ውለታ እየተከፈለው በጎልጎታ አርጎልኝ ታላቅ ምሕረት ራሱን የሰጠ እስከ ሞት ለኔ ነው ያ ሁሉ ውለታ የተከፈለ በጎልጎታ አርጎልኝ ታላቅ ምሕረት ራሱን የሰጠ እስከ ሞት የበደልኩትን በደሬ ያጠፋሁትን ጥፋቴን አይቶ እንዳላየ ታለፈኝ በምሕረቱ ዳግም አጽናናኝ። የበደልኩትን በደሬን ያጠፋሁትን ጥፋቴን አይቶ እንዳላየ ታለፈኝ በምሕረቱ ዳግም አጽናናኝ። ኃጢአቴን አጠበ ክቡር ደሙ፣ ኃጢአቴን አጠበ ክቡር ደሙ ኃጢአቴን አጠበው ክቡር ደሙ ኃጢአቴን አጠበው ክቡር ደሙ በደሌን አነጻው ክቡር ደሙ በደሌን አነጻው ክቡር ደሙ በደሌን አነጻው ክቡር ደሙ በደሌን አነጻው ክቡር ደሙ በኃጢአቴ ሙት ነበርኩኝ ተስፋ የማደርገው ያልነበረኝ ኢየሱስ መጣ የኔ ንጉሥ ያዘነውን ልቤን ሊፈውስ በኃጢአቴ ሙት ነበርኩኝ ተስፋ የማደርገው ያልነበረኝ ኢየሱስ መጣ ያዘነውን ልብ ሊፈውስ ኃጢአቴን አጠበ ክቡር ደሙ ኃጢአቴን አጠበ ክቡር ደሙ ኃጢአቴን አጠበው ክቡር ደሙ ኃጢአቴን አጠበው ክቡር ደሙ በደሌን አንጻ